ሄሎ
አቤት ተቋርጧል ማለት ነው አሁን hello አሁን አሁን ደውለውልኝ ነበር።
አዎ አሁን አሁን ደውዬ ነበር
ስንት ነበረ?
እ
ሀያ ስድስት ቤት።
አዎ አይ ስድስት ቤት እሺ ቆይ አንዴ መስመር ላይ ጠብቁኝ፣ check ላድርግልዎት እንዳረግ
እሺ
ተቋርጧል። አቋርጬ ይሉታል።
እሺ አመሰግናለሁ ችግር የለም እሺ